hello ጤና ይስጥልኝ።
ይቅርታ ሰላም፣ እንዴት ነዎት?
ሰላም
አለን አለን። ይቅርታ የቢሮ ስልክ ማግኘት ፈልጌ ነበረ የቺፕቺፕ እና አልቻልኩም። ለዛ ነው በዚህ ደወልኩት።
ይህም የቢሮ ስልክ ነው። ምን ልርዳዎት? ምን ፈልገው ነው?
HR ማግኘት ፈልጌ
okay እሺ። HR ማግኘት ፈልገው ነው?
እህ፣ እህ።
ስልክ ቁጥሮትን ይንገሩኝና እንድትደውልልዎ ላድርግ።
እሺ ዘጠኝ ዘጠና ዘጠኝ ዜሮ ስድስት ዜሮ ስድስት
አርባ አምስት ሰባ ስምንት
ማለት ሞ ዊንታና
hello ወይ አቤት።
ዊንታና አዎ፣ እሺ ትደውልልዎታለች።
እሺ፣ እሺ እጠብቃለሁ።
እሺ እሺ መልካም